ለው እግዚአብሔር ይመስገን። የምንታዘዝ ቴሌቪ
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
አይ የሆነ ቴክስ ወድም የቴሌ ምናምን የምትለው ፈልጌ ነው። እሱን ለማገልግሎት አገልግሎቱ ነው የጥያቄና መልስ እድለዋታለሁ። ቴሌቪ ኮ- ኮከብ ዘጠኝ ሰማንያ አምስት መስል አድርገው ሲደውሉ የቴሌቪን መረጃ ይመጣሉታል።
OK። እሺ ከዛ ቋንቋ በእንግሊዝኛ ስለሆነ አማርኛ ያርጉት ሰባት ቁጥር ተጭነው ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል። ጥያቄና መልስ በ coin ነው። ሁለት ቁጥር ላይ ለመግዛት የሚል አለ አንድ coin ሁለት ብር፣ ስድስት coin ስምንት ብር ብለው ያስመርጦታል። coin ገዝተው ጥያቄ ይመልሱ። አንድ ቁጥር ላይ subscribe ሲያደርጉ ደንበኛ ሲሆኑ ደግሞ ትኬት ይሰጡታል። በትኬቱ ሶስት ቁጥር ላይ እድሎትን ሲሞክሩ ሞባይል፣ ላፕቶፕ ከአምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የራ ሽልማት አለው። ቴሌቪ
ኮከብ ስንት ነበር ያልሽኝ? እንትኗ መጠየቂያዋ ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ስምንት ሰማንያ ዘጠኝ
ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ እሺ፣ አመሰግናለሁ። እሺ አሜን። መልካም ጊዜ።
እሺ እሺ እሺ